website ኡ ላይ ያሉት አዎ እንትኑ እንደ Apple Watch ነው።
ሰላም ጤና ይስጥልኝ።
ከ Apple Watch ላይ ተመሳሳይ እግዚአብሔር ነው።
ይመስገን። እ፣ ከአዲስ Outfits ነው የምደውለው።
ስልኮች ጋር ማገናኘት ከየት?
ያለን ከአዲስ Outfits ነው የምደውለው። order አድርገሽ ነበር እቃ
አዎ አዎ እ፣ order ኡን ለማስጀመር እ፣ ትፈልጊያለሽ?
አዎ፣ ግን ክፍያውን እኔ በኋላ እቃውን እንትን ባለው ምን አልሽኝ?
እም፣ ምን አልሽኝ?
አዎ ዋጋ አዎ።
ዋጋውን ላለም የሚከፈለው ክፍያ
እ፣ እ፣ ቅድሚያ ሀምሳ percent ኡን ነው።
እ፣ እሱን ሳልከፍል ማስመጣት አይቻልም።
አዎ እሱን እሱ የእኛም order አድርገን ስለሆነ የምናመጣው እቃውን ሀምሳ percent ልክ order ሽን እንዳስጀመርሽ order የተጀመ- የተጀመረበትን ኮድሽን እ፣ እና order ኡ progress ላይ መሆኑን screenshot አድርገን እንልክልሻለን። በሱ ቁጥር order ሽ ይደርስልሻል ማለት ነው።
ሳልከፍል አዎ።
አማራጭም አለ እ?
እጀታው እሺ፣ እደውላለሁ ደግሞ።
አለ እሺ silver በ pink የሚያዘው አለ